hello ጤና ይስጥልኝ ዶንኪቲው አዎ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ዋልሽ?
እግዚአብሔር ይመስገን። አንቺ እንዴት ነሽ?
ይመስገን ደህና ነኝ።
አለ እንትን ትምህርት ለመመዝገብ ፈልጌ ነበርና እሺ ልመዝግብሽ?
አዎ የዩቲዩብ
አዎ ስምን እና ምን ምን ማድረግ እንዳለብኝ እነግርሻለሁ። እሺ ይቻላል። እኔ data እየመዘገብኩ ስለሆነ አሁን በዚህ ላይ እሺ ስምሽን፣ ስልክሽን ከይቅርታ ጋር ትነግሪኛለሽ።
እሺ ሊዲያ ሊዲያ ሊዲያ አዎ
ሊዲያ ያባት ስም ተክላይ
ስልክ ልውሰድ። ሊዲያ እሺ ዜሮ አንድ
ዜሮ ዘጠኝ ዜሮ አንድ ሰባ ሶስት ሰባ ሶስት አርባ አምስት አርባ አምስት ሰማንያ ሶስት
ሰማንያ ሶስት እሺ ሊዲያ አድራሻሽ የት ነው?